የለም አቤት ተደውላችሁልኝ ነበር ተደውሎልኝ ተደውሎልኝ order ግን አድርጌ ለነገ ይመጣል ተብዬ ነበረ ጥቅል ጎመን
ጥቅል ጎመን አልመጣልም አዎ ነበር order ያደረጉት እ?
መቼ ነበር order ያደረጉት order የተደረገ ነው ሰኞ ዕለት ነገ መቀበል ይችላሉ አይደል እ?
ነገ መቀበል ይችላሉ አዎ አዎ የት ነው እዛ ቦታ?
ሎኬሽኑ ሳሪስ ላይ ስታዲየም አይ ሳሊተ ምህረት ቤተክርስቲያን ሳሊ ሳሊ ተምረት አዎ እሺ እሺ ልክልዎታለን እሺ እናመሰግናለን መልካም ምሽት